ላውራ ዛሬም ነገም እስራኤል ቅዱስ አንተው ተባረክ። ብዙ ስራህን ሰርተሃል፣ አመልክ ዘንድ ይገባኛል። የቱን ጀምሬ የቱን ልተወው? ይሄ ጌታ ለኔ ያደረገው ያደረገውን ሳስበው ሳስበው ከቁጥር በላይ ነው ለኔ የሆነውን ሳስበው ሳስበው ከቁጥር በላይ ነው። ክብር ላውራ ዛሬም ነገም እስራኤል ቅዱስ አንተው ተባረክ። ብዙ ስራህን ሰርተሃል፣ አመልክ ዘንድ ይገባኛል። ክብር ላውራ ዛሬም ነገም እስራኤል ቅዱስ አንተው ተባረክ። ብዙ ስራህን ሰርተሃል፣ አመልክ ዘንድ ይገባኛል።